ሄሎ ጤና ይስጥልኝ።
ሰላም ነው ናት።
እግዚአብሔር ይመስገን። ምን ነበር?
እንትን ኦሎምፒያኮስ ሁለታቸው ሆኖ ተቋረጠና X አረገብኝ።
አዎ፣ የምን ኳስ ነው ያልከኝ?
ኦሎምፒያኮስ
እሺ፣ በስንተኛው ደቂቃ ላይ ነው የተቋረጠው ነው ያልከኝ?
እንጃ እኔ ደቂቃው ሰማንያ ዘጠኝ ምናምን መሰለኝ።
እሺ፣ አንዴ ጠብቀኝ እስኪ።
እሺ
ሄሎ ሄሎ፣ አዎ ልክ ነህ። እሺ እየተስተካከለ ነው፣ check እየተደረገ ነው።
ይስተካከላል። አ?
አዎ እንትንንና እናሳውቃችኋለን።
አ በዘጠና አራት ያገባልና ንገሪው እ እ እ በ- ባለቀ ደቂቃ ስለሚያገባ X እንዲያደርጉት ብዬ ነው።
እሺ እሺ እየተስተካከለ ነው። እሺ እሺ ደህና እያየነው ነው። አዎ check እየተደረገ ስለሆነ አ ችግር የለውም።
እሺ እናሳውቃችኋለን።
እሺ እሺ